ያ ሄሎ ጤና ይስጥልኝ።
አቦ በእናትህ ስድስት መቶ ብር ትላንት ወይ ከትናንት ወዲያ እሺ፣
ቤት ቤት ላይ አ ይሰማል፣ እየሰማሁ ነው።
ዲቮርስ ውስጥ ሌሎች ሲያደርጉ እሺ፣
ገና እኔ ቴስት አትገቡም
በሳንቲም ኔ- በቴሌ ብር ነው withdrawal ያደረገው።
አዎ ቴሌ ብር
okay፣ እስኪ ቤተሰቤ ቁጥርን ስጠኝ፣ check እናደርገዋለን። እሺ፣ እሺ ዛሬ
ቆይ አንዴ ንገረኝ። ዜሮ ዘጠኝ
ሰላሳ ሶስት እሺ፣ ዜሮ ዘጠኝ ሰላሳ ሶስት አስራ ሶስት አስራ ሶስት ሀያ ዘጠኝ እሺ፣
ሰማንያ okay በሀያ ዘጠኝ ማለት ነው ቀን
አ
ስድስት መቶ ብር አዎ ስድስት ብር ወደ ቴሌ ብር ማለት ነው።
አ ወደ ቴሌ ብር ልክ ማለት ነው።
አ እሺ በቃ አንዴ check እናደርገውና ይገባላል። ይቅርታ እሺ፣
መቼ ይገባል system?
አሁን ይገባል። አንዴ check እናድርገዋ መጀመሪያ እና ወደ account እሺ።
ካልገባ pending ም ሊሆን ስለሚችል እሺ check እናድርገውና ይገባል።
እሺ ትንሽ ደቂቃ ልጠብቅ ወይ አዎ ትንሽ ጠብቀን።
አየህ አየህ እሺ ቻው።